Spanish English ሄሎ
አሎ ቤት ነው የምንረዳ።
እናት የሆነ ገንዘብ ውስዶ ያሉት እስካሁን አልገባልኝ።
መቼ ውስዶ ያደረከው?
በሰላሳ
በሰላሳ ትናንትና።
አ እሺ ቤት ቤት ስልክ ቁጥርን ንገረኝ እስኪ።
አስራ አምስት ዜሮ ዘጠኝ አስራ አምስት አስራ አምስት ሰባ አራት ሰባ ሰባ አራት ድጋሜ ሰባ አራት
አይ ሰባ አራት አስራ ዘጠኝ ሰላሳ አምስት ሰባ አራት አስራ ዘጠኝ ስለ አንድ ሰላሳ አንድ
ሰላሳ አምስት አምስት አምስት ሰላሳ አምስት መቼ ነው ውስዶ ያደረከው?
ሰላሳ ነው
በሰላሳ ትናንትና አ ትናንትና ማታ ነበር። አይ ነበረ ግን ሰላሳው የሆነ ማታ ነበር። አንድ ምሽት አንድ ሰዓት ነበር።
እሺ እሺ አንድ መቶ ብር ነው።
አ ሺህ አንድ መቶ ብር ነው።
እሺ ለ SantimPay ዎች አሳውቀናቸው ገብቷል ብለዋል። እስኪ ድጋሚ check ታደርገዋለህ? ከአስራ አምስት ደቂቃ በፊት ገብቷል ብለውናል።
እ አልገባልኝም እ አልገባልኝም balance አልገባልህ?
በአንድ ከሁለት አልገባ በ account እኔ ቴሌብሩ account አልገባልኝም እስካሁን።
እሺ ድጋሚ እናሳውቃቸዋለን። አንተ ግን እስከዛ refresh እያደረክ ሞክረው። እሺ
የስ ምን የቴሌ ብር አካውንትን እዚህ ጋር አዎ።
እንደገባልን ነው የነገሩን ከአንድ ከአስር ደቂቃ በፊት እና ምናልባት አንዳንዴ ሊቆይ ይችላል እ፣ ብሩ ሳይገባ አየር ላይ አዎ።
እያለ ሊቆይ ይችላል። እኛ እሺ።
በእኛ በኩል ድጋሚ እናሳውቃቸዋለን። አንተ ደግሞ refresh እያደረክ ድጋሚ check አድርገው ቴሌ ብር አካውንትን።
እሺ እሺ እሺ እሺ ወንድሜ።